ስጭቴ ትግስት አሳጣኝ እንዳልመልሰው እንዴት ብዬ ልጥራው እኔ ወስኜ የሸኘሁትን ሰው ለስተት ይቅርታ ብላችሁ እናንተው ጥሩልኝ ሄዳችሁ ተጨነቁላችሁ ንዴት ብስጭቴ ትግስት አሳጣኝ እንዳልመልሰው እንዴት ብዬ ልጥራው እኔ ወስኜ የሸኘሁትን ሰው ለስተት ይቅርታ ብላችሁ እናንተው ጥሩልኝ ሄዳችሁ ተጨነቁላችሁ ነገር ያላደራ ቂም ያልቋጠረ ሰው ሌላም ይናገራል ድንገት ወር ከባሰው ግልፍ ይልበታል ሲናደር ላንዳፍታ ሲዘግን ይቆጫል ማታ ይማታ ይማታ ይማታ እኔ ስቀዘቅዝ ተቃጥሎ በተራው ወተተት መንደዴን አይሰማኝ ባወራው ይቅርታ እንድጠይቅ ቀርቤ እንዳውቀው ምን መላ ልፈልግ በምን ላረጋጋው በምን ላረጋጋው ቁጣ ከሌለበት መዋደድ አንዳንዴ ኩርፊያ ከሌለበት መፋቀር አንዳንዴ ያፈረስ ልብ እንዴት ይለቀቃል? ሁልጊዜ ሳቅ እንዴት ይሳቅቃል? ተመለስ ተመለስ ተመለስ የኔ አካል ተመለስ ተመለስ ተመለስ የኔ አካል ተመለስ የኔ አካል ንዴት ብስጭቴ ትግስት አሳጣኝ እንዳልመልሰው እንዴት ብዬ ልጥራው እኔ ወስኜ የሸኘሁትን ሰው ለስተት ይቅርታ ብላችሁ እናንተው ጥሩልኝ ሄዳችሁ ተጨነቁላችሁ ንዴት ብስጭቴ ትግስት አሳጣኝ እንዳልመልሰው እንዴት ብዬ ልጥራው እኔ ወስኜ የሸኘሁትን ሰው ለስተት ይቅርታ ብላችሁ እናንተው ጥሩልኝ ሄዳችሁ ተጨነቁላችሁ ማመዛዘኛዬ ድንገት ተነጥቄ ጉዶንኩኝ ወዳጄን እንዳይቀርብ አድርጌው ትዕግስቴ ነሳኝ ያና ክፉ ቀን ሳስብ ይገለኛል የቁጭ ሰቀቀን የቁጭ ሰቀቀን ክፉ ሳይናገር ቆጥቦ አንደበቱን እንዳቀረቀረ ሲሄድ ደፍቶ አንገቱን ዋዙን አስጠሪ ሸኝቼ ማረሳው እኖራለሁ እንጂ ስሙን ሳልሳሳው ስሙን ሳነሳሳው አብሬው ያለው ብዙም ያልታወቀ የናፍቆቱ ጉድ
Now, the yellow part of it is the mummified body of the Himalayan bat moth caterpillar.